ሰላም Hello Hello ይሰማኛል። ጉዳይ ነው የደወሉት። ምን ልርዳው?
ስራ ፈልጌ ነበር።
እሺ ሙሉ ስሞትን ይንገሩኝ።
ሆቴል ካፌ
ሙሉ ስሞትን ይንገሩኝ። የእርስዎ ስም
ጫልቱ ሁሴን
ጫልቱ ሁሴን።
ቤተሰቡ እሺ እድሜዎት ስንት ነው ጫልቱ?
አስራ ሰባት አስራ ሰባት አመቶት ነው?
አዎ አሀ እኛ ጋራ የስራ ጥሪ የምናካሄደው ከአስራ ስምንት አመት በኋላ ነው የሚሆነው እና
አስራ ስምንት ሊሞላኝ አ፣ አንድ ሳምንት ብቻ ነው የሚቀራኝ።
የቀበሌ መታወቂያ አውጥተዋል?
አዎ አሎት የቀበሌ መታወቂያ?
አዎ እ
Hello እ ይሰማል።
የት አካባቢ ነው የሚኖሩት?
አዲስ አበባ አዲስ አበባ ምኑ ጋር ነው የሚኖሩት?
ሜክሲኮ
ምን ምን ስራዎችን ነው የሚሰሩት?
የተገኘውን ሁሉንም ሰራለሁ።
አዎ፣ እኛ ጋር እንዴት መሰሉት የምንመዘገበው ጫልቱ፣ እርስዎ ከዚህ በፊት ሰርተውበት የሚያውቁት የስራ ዘርፍ ካለ ወይም ልምድ ካሎት ተነስተን ነው የምንመዘገበው። እ፣ ያሁን ካፌ፣ የተገኘውንም ቡና።
የሚባል አዎ።
ቡና ቡና ካፌ፣ ማፍላት።
አዎ እሺ፣ ሌላስ?
ሌላ ቤት ማጽዳት ነው። ቤት
እሺ፣ ስለኛ መረጃ ከየት ነበር ያገኙት?
ፀጉር ቤቱ ላይ ታፔላውን አግኝቼው ነው።
እሺ ሙሉ መረጃዎትን ሞልቻለሁኝ። ነገር ግን ወደ ስራ ገበያው ለመግባት አንድ ቀን ወደ ቢሮ መምጣትና መመዝገብ ይኖርቦታል። እ፣ ምዝገባ የምናካሄደው ማክሰኞና ሐሙስ ጠዋት ሁለት ሰዓት ተኩል ላይ ነው እና መቼ ይመጣሉ? ለመቼ ቀጠሮ ሊያዝሎት?
ሰኞና ሐሙስ ለአሁኑ ሐሙስ ነው የሚይዝሎት?
አዎ እሺ ለሐሙስ ጠዋት ሁለት ሰዓት ተኩል ላይ ቀጠሮ ይዤሎታለሁኝ።
እሺ ቢሮአችን የሚገኘው ጎተራ ፔፕሲ አካባቢ ነው። ከጎተራ ፔፕሲ ፋብሪካው አካባቢ ነው የምንገኘው እና ከቀጠሮ ቀን እስኪ ጎተራ ፔፕሲ ፋብሪካው ጋር ነው የምንገኘው።
Okay
ከቀጠሮ ቀን ቀደም ብለን ደውለን የምናስታውሶት ይሆናል። ከዛ በተጨማሪም ግን የቴሌግራም ቻናል አለን እና እዛ የቴሌግራም ቻናል ላይ አዳዲስ የሚወጡ የስራ ጥሪዎችን እንዲያዩበት አሁን link ኡን እልክሎታለሁኝ።
እሺ እሺ እሺ፣ መልካም ቀን ይሁንልዎት ጫልቱ።
መልካም ቀን እሺ